ሄሎ ሄሎ፣ እ- እንዴት አደርሽ? ሰላም አደር አለት ቦታ ለመያዝ ነበረ ለስታንዳፕ ኮሜዲ ሳምሶን በይልኝ። ሳምሶን ሳምሶን ሳምሶን ሳምሶን አሰፋ አሰፋ ሁለት ሁለት ሰው አስራ አንድ ሰባ ሶስት አርባ ስድስት ሰባ ስምንት ሰዓት ስምንት ሰዓት እሺ የሁለት ሰው ነው